hello ጤና ይስጥልኝ ምን ልታዘዝ? ቴሌቪ
የቴሌዊን ቲኬት ለመግዛት
እሺ፣ ደንበኛ ነው የቴሌቪን መጀመሪያ አዎ። እንዴት ነው ደንበ- እንዴት እንደሆነ አንተ ደንበኝነቱን ያቋርጡትና ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው እ፣ ስድስት ቁጥር ነክተው ያቋርጡና እንደገና መልሰው ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው አንድ ቁጥር ላይ subscribe ሲያደርጉ ትኬት ይገባሎታል።
okay ማቋረጥ ይጠይቃል።
አዎ፣ stop አድርጉትና ድጋሚ ድጋሚ subscribe ያርጉ።
ስንት ነው የሚላከው? ለ stop ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው ስድስት ቁጥር ይንኩ።
እሺ
ከዛ መልሰው ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው አንድ ቁጥር ይንኩ።
okay እሺ thank you